ጤና ይስጥልኝ ሄሎ ሄሎ ሰላም ጤና ይስጥልኝ በሽቱ ቤት
አብሮ ስትልኝ ኤጀንት ነኝ።
የት
አዎ፣ እዚሁ የእናንተ ድርጅት ላይ ቤት ገባኝ የት አካባቢ ነው እኔ አሁን ወደ ወላይታ አረካ ማን ልበል አንተን ከበደ
እሺ ከበደ ወይ እንትኑን እንትን ኦዱ አ- አልተዋሃደም ታውቂያለሽ። የቲቪው እና የኮምፒውተሩ የቲቪ እና የኮምፒውተር አንድ አይነት አይደለም አንድ አይደለም። የቨርቹዋል ዋ እሺ እሺ አንድ ሾፕን ያለው አንዴ ጠብቀኝ ከበደ እሺ
ሄሎ አቤት ይስተካከልልሃል እሺ ትንሽ ደቂቃ ጠብቀኝ ችግር የለም።
እሺ